ትምህርት ቤት ቤት ነው የምንረዳው።
አብሮች ብለን ሚ- ሚ- ትናንትና የሆነ ብር ከቴሌ ብር አስተላለፌ እሺ
እ፣ ከዛ አልገባልኝም። አሁን ሜሴጁን ላክ ተብዬ ነበር ልክ ያለው በሚስጥር ማን ልበል? የቴሌግራም ስምህን
ኑረዲ ለገሰ
ማ?
ኑረዲ ለገሰ
ኑረዲ። እስቲ hi በለኝ message ኡን በላክበት account።
እ፣ በዚህ ስልክ ነው የላኩት።
አዎ እስቲ hi በለኝ አንተ ከላይ እንዳገኘው።
እሺ እሺ